ሰላም ጤና ይስጥልኝ ምስክሬ እንዴት ነሽ እማ?
እግዚአብሔር ይመስገን። ምን ነበር?
እንትን ነበረ ቦነስ ነበር ብዬ ነው።
እሺ እንትን እስኪ cash code ኡን እስኪ ይልኝ እሺ እሺ እሺ ንገረኝ። እሺ እንትን መቶ
እሺ ሰላሳ ዘጠኝ እሺ ስድስት ሰላሳ ዘጠኝ ስድስት ሰላሳ ዘጠኝ
መቶ ሰላሳ ዘጠኝ ስድስት አዎ ሰላሳ አዎ ዘጠኝ ጽፌ ያለው ችግር አይደለም። መቶ
ይልኝ እስኪ።
ሰማንያ ብር አለው አዎ መቶ ሰናይ አልተመለሰም እኮ አሁን ይገባል አለ አሁን reload ስለተደረገ ይገባል። check አድርጎ account ክ ላይ ዜሮ ዘጠኝ አስር ሀምሳ አንድ ዘጠና ሰባት ዘጠና አይደለ account ክ አዎ ማየ እዛ ላይ ይገባል። ችግር የለውም check አድርገው።
okay እሺ እሺ እሺ እናመሰግናለን።